Hello
Hello፣ አቤት።
ይቅርታ ከችፕችፕ ነበር የምደውለው።
እሺ እ፣ ይቅርታ የሚሚን ስልክ ይነግሩኛል?
እሺ ዜሮ ዘጠኝ
ዜሮ ዘጠኝ ሰላሳ አምስት እሺ ሀያ ሶስት እሺ ሰማንያ ሶስት እሺ ዜሮ አምስት ዜሮ አምስት እሺ እሺ፣ አመሰግናለሁ።
ልትመልሱልን ነው?
አዎ አዎ እሺ በእኔ ነው transfer ያደርገው በዚህ ስልክ ቁጥር ማለት ነው።
አ፣ በአይሻ ነው የሚመለሰው አይደለም?
አዎ።
በቃ እሺ፣ እሺ፣ እናመሰግናለን።
እሺ